ሄሎ ጤና ይስጥልን።
ሄሎ ጤና ይስጥልኝ።
ጤና ይስጥልን። ዶንኪ tube ነው።
አዎ እንትን ክፍያ ከፍዬ ነበረ ለምዝገባ በቴሌግራም ላኩልን ብላችሁ ነበረ፣ ግን mutual contact ይፈልጋል በቴሌግራም ለመላክ ደግሞ።
okay እምቢ አሉት።
አዎ
ዋትሳፕ ሳ
በዋትሳፕ ልሞክር።
አዎ በዋትሳፕ ሞክሩ። ካልሆነ ችግር የለውም። የአካል ተማሪ ኖት?
አዎ
ወስዶታል። እ የአካል ተማሪ ከሆነ already ተጀምሯል።
እ? እስከ ሀያ አምስት ነበር የተባለው። ትላንት ስንሞክር እምቢ ብሎ ነው እ